ኧረ ኮምፕሊት ሳይሆን ቅልኝ ቅልኝ ነኝ። አቤት
ሄሎ ሰላም ነው?
ሰላም
ሀያ አራት አስራ ስድስት ስንት?
ሀያ አራት አስራ ስድስት ምን ሆነ?
እርሱን ለውጥ እስካሁን ደቂቃው እያለቀ ነው። በጣም ገና ደረሰ ነው እያሉ ሀያ አራት አስራ ስድስት
አንዴ እስኪ አልመለስኩም። እንደወጡሉ ሬስቶራንት እናሳውቅላለን።
እሺ አይ አንተ